ዋሽንግተን
ይሰማል።
ይሰማል።
ከምኒልክ ሆስፒታል ነበረ የሚደውልልሽ። CT scan ፈልገን ነበረ።
አለ አለ
ምኒልክ አምቡላንስ መላክ ይቻላል?
ምን አሉኝ?
አምቡላንስ ፈልገን ነበረ ለ CT scan ምኒልክ ሆስፒታል።
ያው patient critical ላይ ናቸው ወይስ እንዴት ነው?
ይቆያል
patient ኡ ምን ምን ላይ ናቸው?
ማለት critical ነው ወይስ normal ናቸው?
ምናልባት አናውቅም።
hello፣ አቤት።
brain CT scan contrast ነበር የተፈለገ።
ምንድን ነበር የተፈለገ?
brain CT scan without contrast።
እሺ፣ እሺ።
አምቡላንስ አሁን ተመጡልን አላችሁ አይደል?
አዎ፣ እናመጣላቸዋለን።
ስንት ነበር ክፍያው?
ሁለት ሺህ አምስት መቶ ብር ሁለት ሺህ አምስት መቶ ብር። በቃ እሺ አምጡልን ቶሎ እሺ።
contrast አለው እንዴ?
ዊዛውት ዊዛውት okay። አዎ፣
በቃ ከ- ሶስት ሺህ ብር ማለት ሶስት ሺህ ብር ነው።
ምን ሶስት ሺህ ብር።
ከምኑ ጋር አይ normal ኡ CT scan ኡ ብቻ። ይቅርታ።
እንደዛ ነው?
አዎ፣ I think it was 2000 something
አዎ፣ እንደዛ ነበረ። አሁን edit እንትን ተስተካክሎ
within hours ነው እንዴ? your prices change within hours አዎ።
what happen why why because okay፣ ልደውል
እሺ anyway አምቡላንስ ስለምታመጡ ነው። እሺ ምን- እነግራችኋለሁ። ቶሎ አምቡላንስ ላኪልን። እሺ ልላክላችሁ።
አዎ ቶሎ ላኪልን።
እሺ